ጤና ይስጥልን ቤተሰቦች
እንትን ወደ ቤት ቤት ማለት ነው። በፖስ አስልኬ ነበር። ኦንላይን ጠፋ።
በፖስት አዎ፣ በቪዛ ማስተንትን በቪዛ ካርድ ማለት ነው።
ከአቢሲኒያ ባንክ ነው።
አዎ Okay፣ በዚህ ቁጥር ነው ዜሮ ዘጠኝ ዜሮ ስድስት አዎ፣ በራሱ ሶስት የላኩኝና አዎ ከዚህ ተቀንሶብኛል account ኡ። እዛ ግን አልገባም። አዎ እሺ screenshot text ኧን ማለት ነው ገ- ገብቶላል። አ ከባንክ ኦፍ ልንገርህ?
አቢሲኒያ text አዎ፣ ልንገርህ እንትኑ transaction ID ው ይቻላል። ንገረኝ። እሺ እሺ፣ እንደዚህ ነው። ሄሎ ሄላ
አ- አንድ ይጠብቀኝ። ያው ችግር እኔ የለም።
ባንክ ቤት ሰራተኛ ስለሆንክ ገብቼ እያዩልን እሺ፣ ችግር የለ
እሺ፣ ያው ያዝልሽ ኤፍቲ እሺ።
ሀያ ሶስት ሀያ ስምንት እቃ ይቅርታ፣ ኤፍቲ እሺ፣ ሀያ ሶስት ሀያ ስምንት
እሺ
ሁለት
እሺ ጂ ሁለት ጂ N N GN
ሀምሳ ሁለት H እሺ በቃ ከዛ slash BNK
ስላሽ
ቢኤንኬ
Okay ይሄ ነው ID transaction አዎ የዚህ የ text አልገባልህም እንዴ?
ኦኬ የቴክስቱ ልንገርህ ስልክ ላይ ቴክስት ሲገባ የሆነች አይዲ ይሰጣል አይደል?
እሺ እሺ፣ ለቻት ልንገርህ እኔ ከዚህ ፋ- ላይ ነው ኦኬ አይ ችግር የለም። ለቻፓ ፋይናንሻል ቴክኖሎጂ ይህን ያህል ከፍለሃል የሚል ቴክስት አለች አይደል?
አዎ።
በፖስት ከፍ አ፣ እሱ ላይ የሆነች በኤ የምትጀምር ኮድ ካለች ላክል ፋልከል ኦኬ፣ እሺ ልየውልሽ እሺ
ለው ያው እሺ፣ አሁን ጻፍሽ እሺ ኤጂ
እሺ ኤጄ ሰማንያ
ኤጄ ነው አይደል?
ቪአይ ሄላ
እየሰማው ነው።
አዎ አይ ይቅርታ ከመጀመሪያው ንገረኝ ይቅርታ እሺ፣ እሺ፣ እሺ። ኤጂ ሰማንያ አምስት እሺ
እሺ፣ ቪ
ቪ ኤን ኤን እሺ
ኤፍ ኬ ናይን ኤፍ ኬ ናይን አ በቃ ይቺ ናት አይደለ?
አ ይሄ ነው አይደለ? ኮዱ አ ሌላም አለ ብዙ ነው። ሶስት አባ ነው።
ሶስት ነው እንዴ እንትን ያልከው?
አዎ አዎ Okay ችግር የለውም። እ፣ አንድ አይነት መጠን ነው አይደለ? አንዴ ነው የቀነሰብ አዎ አንድ አይነት ማለት ነው። አምስት አምስት መቶ
አምስት መቶ አ እሺ በቃ check አድርጌ ሶስት ማለት ነው። አምስት መቶ አምስት መቶ ችግር የለም check አድርጌ ካልገባ ሪፖርት አደርግልሃለሁ። ለዛ ነበር ቁጥሩን የጠየቁ።
ይቆያል።
አይቆይም ሪፖርት ካደረግነው አይቆይም።
እሺ፣ እሺ፣ እነሱ ሲያዩት approve ያደርጉታል። እሺ